ሄሎ ሰላም ጤና ይስጥልኝ ቴሌቪ
እንትና አምስት ሰማንያ አምስት ዘጠኝ ሰማንያ አምስት ላይ እንዴት ነው ጌምና ስማርት ጨዋታ የምትለገው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ መመዝገብ፣ ሶስት ቁጥር ላይ ለመጫወት አለ ሰባት ቁጥር ላይ ቋንቋ መምረጥ
እሺ
እ ብለው ሲደውል ሶስት ቁጥር ላይ እድሉን ይሞክሩና ጥያቄና መልስ አለ መርጠው መጫወት
እ
እድሉን ይሞክሩና ጥያቄና መልስ አለ መርጠው መጫወት ነው።
አሀ ሶስት ቁጥር ላይ ነው እንዴ?
አ አ
እሺ እሺ መልካም ዕድል